Hello ጤና ይስጥልን። ቤስት ቤት
ሰላም ነው brother።
እግዚአብሔር ይመስገን። ምን ልርዳ?
ሁለት ሁለት ሺህ ብር ወጪ አድርጌ ነበረ፣ withdraw አድርጌ ነበር።
ስንት ወጪ አድርጌ ነበር?
ሁለት ሁለት ሺህ ብር ስድስት ሺህ ብር ማለት ነው።
እሺ አልገባልም። ወደ አዘዝኩ account አ እሺ። አሁን ደውልክበት ስልክ ቁጥር ነው የ Best Bet ስልክ ቁጥር አ
Hello ሌላ አንደኛ ሁለት ሺህ ብር ገብቶልሃል። አራት ሺህ ብር ነው የሚቀሩት እነሱ processing ላይ ስለሆኑ ነው። እሺ Chapa ዎች ጋር ነው process አድርገው ያስገቡልሃል። አንድ ላይ እነሱ ጋር delay ስለሚፈጠር ነው transaction ኣቸው ላይ
okay፣ አራት ሺህ ብር ነው የሚቀረው።
አራት ሺህ ብር ነው የሚቀረው። ሁለት ሺህ ገብቷል already።
እሺ እንትን ላይ ይገባል ደግሞ ነገር።
ይሄ ይሄ ምንድን ነው እሺ።
ስሙ account history ያላት አዎ ላይ ስትገባ withdraw አለ account deposit አለ አዎ ከዛ ደግሞ withdrawal request የሚል history የሚያሳይት አለ።
withdrawal request እሱ እሺ።
clear ነው ዜራር ነው request ነው እያለ የሚያሳየው እና በፊት ያሳይ ነበር።
እ፣ እንትን መቼ ነው ለመጨረሻ ጊዜ የተጫወትከው?
ኧረ ትናንትና ስትጫወት ነበር እሺ period ኡን አስተካክሏል። ምናልባት period ላይ የተነካካ ነገር ካለ እ- እ- period የሚለው ላይ የተነካካ ነገር ካለ check አድርገዋል።
period ላይ እም፣ ምንም የተነካካ ነገር የለም። በእርግጥ እሺ አንዴ ገብቼ ሊሆን እስኪ account check እያደረኩት ነው። ትንሽ ጠብቀኝ።
እሺ።
እሺ እስ- ዛሬም የተጫወትከው አለ ሌሊት ላይ አይደለ? JetX
ለዛሬ ሌት ነው የሚይዘው። ትናንትና ለሌት ነው የሚጮህ።
እኮ ይታየኛል እዚህ ጋር ማለት አዎ።
አልጠፋም። እ፣ ቢጠፋ ኖሮ እዚህ ጋር ይታየኝም ነበረ እኔም ጋር account የተጫወቱትን history ውስጥ- አይደለም history የሚያሳየው እ፣ ያው እ withdrawal request የሚጠይቅ
እስከ ዛሬ ዊዝዱ ያረካቸውን አዎ withdrawal እና processing ላይ ይላል። balanced የሆነ balanced ይላል። cancel አዎ።
የሆነ cancel ይላል።
እ፣ እሱ ያሳየን deposit ላይ ስትገባ እ፣ deposit ይላል። እ፣ ሶስት option ነው ያለው deposit፣ አዎ፣ ባንክ ዊዝድሮዋል እሺ፣ ከዛ withdrawal request ይላል።
አዎ፣ withdrawal request ላይ እ፣ የ process ላይ ያሉትን process ይልሃል። በ- የገቡትን balanced ይላል። እ፣ የራሱ automatically የመለሰውን ደግሞ cancel ይላል።
account history ላይ ያላገኘውም እሱ እሱ- እንትን account history ም ላይ እኮ ያሳያል አይደለ?
እሱ ያሳያል፣ ግን እዛኛው ላይ እ፣ status ኡን ስትፈልግ- አያሳወቀ status ኡን ስትፈልግ ስለማያሳወቅ ነው።
እ?
status ኡን አያሳወቀም ነው።
አ እሺ date filter የሚለውን እስኪ date filter የምትላለች ከላይ አይደለ?
እ፣ እሷን የሁ- የ week አድርገው እስኪ አስተካክለው። today የምትሆን two days ወይ week እያደረክ አስተካክለው እና ካልመጣልህ ድጋሜ ደውላ አሳውቀኝ። እሺ ምናልባት እሱ ጋር ነው ሊሆን የሚችለው ስህተቱ filter ላይ
እሱ- ለምሳሌ አሁን ለመጨረሻ ጊዜ ያደረከው መቼ ነው? ትናንትና ነው አይደለ?
አ፣ ትናንትና ከሆነ በ today ብትለው ላያመጣል ይችላል። withdraw request ሞክሬያለሁ።
ማለት ነው ላይ ምናምን ሞክሬያለሁ።
እ እ ሞክሬያለሁ።
በቃ እንትኑን አስተካክለውና period ኡን አስተካክለውና ይመጣልሃል። እሺ
እሺ እሺ